ጤና ይስጥልን ሀሚድ ፈላጊ ቤቴሌም ነው የምንረዳው።
እስከ ስንት ሰዓት ነው የምትሰሩት? የሆነ እናንተ ጋር ቃል እንወስድ እ ሄሎ
እስከ አስራ አንድ ሰዓት ድረስ እንሰራለን።
እስከ አስራ አንድ እሺ፣ መጣ ነው እሺ፣ መጣ እሺ።
በ- ብሎኩ ስንት ነው ያልሽኝ? የትላንትና ነገር አንድ ብሎ ከአንድ ብሎክ አንደኛ ላይ አዎ አንደኛ። እሺ፣ እሺ። ይሄ Unity ጋር ያለው አይደለ?
አዎ አዎ እሱ ነው።
እሺ፣ እሺ፣ እሺ።
እሺ